maalif bu'aa akkam ልርዳዎት?
ልኬልሻለሁ ስክሪንሹት አዋሌ ነው።
እሺ ደንበኛችን አሁን በላኩልን አዎ ገብቶልናል በስክሪንሾቱ ይህን አያይዘን እኛም ለቴክኒካል ሰፖርት ቲም ሪፖርት አድርገናል ምላሽ እንዲሰጠውት እናደርጋለን እሺ ሌላ ምረዳውት ነገር አለ አይ በቃ
ሄሎ
አይ በቃ እዚህ ብቻ ፈልጌ ነበረ እና በአስራ አምስት ነበረ ብሩ እና እስካሁን ድረስ አልገባኝም።
እሺ
እሱ ነገር check እንድታደርጉ ነው እንድትረዱልኝ እፈልጋለሁ።
እሺ ደንበኛችን በነገሩ መጨረጃ አያይዘን ቅድም ቃሉን ጋር እኛ ሪፖርት እያደረግን ነው። technical team ኡ ደግሞ በደንብ ይሰራበታል ቶሎ መፍትሄ ለመስጠት።
እሺ
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ